lo tenés en Peña Peck.
Pero, Oye,
ሰባ ሰባት ሰማንያ ስምንት ሰማንያ ስድስት ስንት?
ሰባ ሰባት ሰማንያ ስድስት ሰባ ሰባት ሰማንያ ስድስት ምን ሆነብ?
መስተመሪያ ያለችው አዲሱ ገበያ። እኔ ሎኬሽኗ ግን ቦሌ ነው የምለው።
እሺ የት እንዳለች ትክክለኛ ቦታዋን ቼክ እናድርግና
እሺ
የት እንዳለች የ customer ሯን ትክክለኛ ቦታ check አድርገን ከዛ በኋላ delivery fee ም የሚያስጨምር ከሆነ እናስተካክልልሃለን።
እሺ እሺ